ሰላም በዛልኝ እንደ ወንዝ ፈሰሰ ሰላም በዛልኝ እንደ ወንዝ ፈሰሰ በረሃው ሕይወቴ በፍቅር ፍራስ በረሃው ሕይወቴ በፍቅር ፍራስ
ሰላም በዛልኝ እንደ ወንዝ ፈሰሰ ሰላም በዛልኝ እንደ ወንዝ ፈሰሰ በረሃው ሕይወቴ በፍቅር ራስ በረሃው ሕይወቴ በፍቅር ራስ
ሰላም በዛልኝ እንደ ወንዝ ፈሰሰ ሰላም በዛልኝ እንደ ወንዝ ፈሰሰ በረሃው ሕይወቴ በፍቅር ራስ በረሃው ሕይወቴ በፍቅር ራስ ሰላም በዛልኝ እንደ ወንዝ ፈሰሰ ሰላም በዛልኝ እንደ ወንዝ ፈሰሰ በረሃው ሕይወቴ በፍቅር ራስ በረሃው ሕይወቴ በፍቅር ራስ
ሞቴን ክብር አድርጌ የኖርኩበት ሕይወት ባንተ ተቆረጠ ስጠራኝ በምሕረት አይኖች የተከፍተው ስራህን ስላዩ ከጥፋቱ ስፍራ በጸጋ ተለዩ ከጥፋቱ ስፍራ በጸጋ ተለዩ
ሰላም በዛልኝ እንደ ወንዝ ፈሰሰ ሰላም በዛልኝ እንደ ወንዝ ፈሰሰ በረሃው ሕይወቴ በፍቅር ራስ በረሃው ሕይወቴ በፍቅር ራስ
መከታ ድጋፌ አንተ በመሆን ተመስገናለሁኝ ሳልጠፋ ከቤት በቃ ተዘግተዋል የሞት ደጆች ለእኔ ዘውትር ስላለ ቤዛዬ ከጎኔ ዘውትር ስላለ ቤዛዬ ከጎኔ
ሰላም በዛልኝ እንደ ወንዝ ፈሰሰ ሰላም በዛልኝ እንደ ወንዝ ፈሰሰ በረሃው ሕይወቴ በፍቅር ራስ በረሃው ሕይወቴ በፍቅር ራስ
ሰላሳና ስልሳ መቶ እንዳፈራ እኔም ተመረጥኩኝ ከልጆች ጋራ ለምን ዝም እላለሁ ማዳንህን ላውራ በደሌ ተረስቶ ለዚህ ክብር ስጠራ በደሌ ተረስቶ ለዚህ ክብር ስጠራ
ሰላም በዛልኝ እንደ ወንዝ ፈሰሰ ሰላም በዛልኝ እንደ ወንዝ ፈሰሰ በረሃው ሕይወቴ በፍቅር ራስ በረሃው ሕይወቴ በፍቅር ራስ
ደግሞም አለኝ ገና ሌላ ታላቅ ክብር በሰማያዊው ቤት ለዘላለም ኖር ከቅዱሳኑ ጋር በዚያ እንድደመር የደሙ ዋጋ ነኝ አልፈራም ስናገር የደሙ ዋጋ ነኝ አልፈራም ስናገር ሰላም በዛልኝ እንደ ወንዝ ፈሰሰ ሆነ